የጤና ስልት
ፍልስፍናን መረጃ ፈልገን ነበረ።
እሺ፣ ስለ ቤት ነው ስለ ሼሩ?
ሼሩ እሺ፣
እኮ መረጃ ፈልገን ነበር።
ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን ነው መግዛት የሚችሉት ከሀያ ሺህ ብር ጀምሮ ዝቅተኛው ማለት ነው።
ለሪልስቴት ነው
ምን አሉኝ?
አክሲዮኑ ለሪል ስቴት ነው ወይ?
ወደዛ መቀየር ይችላሉ።
እኮ ስለ አይ የምንድን ነው አክሲዮኑ ነው የምለው አዎ አዎ፣ የራሱን የ- የፍሊንስቶን ነው።
እኮ ሪል ስቴት ነው ምንድን ነው ፍልስፍናውን?
አዎ እሺ እሺ ሰላም መቤት